hello ሰላም
ሰላም ጤና ይስጥልን ቴሌቪዥን
ሰላም ነው።
አለ
እስቲ ስለ ጨዋታው ማወቅ ፈልጌ ነው። አንዳንድ ጥያቄዎች ነበረ።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ።
አውቄዋለሁ። እሺ አንድ ቁጥር ላይ ለመመዝገብ፣ አ- አውቄዋለሁ።
ሶ- ሶስት ቁጥር ለመጫወት አ-
ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ።
አ- ጥያቄና መልስ በ coin ነው የሚጠቀሙ።
ልክ ነው። እሺ
ጥ- ጥ- ጥያቄና መልሱን በተከታታይ አስሩንም ከመለሱ ትኬት ይሸልሞታል። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ፣ game ኦችን ይጫወቱ።
አ- ማለትም አስሩንም በተከታታይ መመለስ አለብኝ አዎ።
ማለት ነው ለማሸነፍ አዎ አዎ አስሩ- አስሩን ጥያቄ።
አዎ።
okay እሺ በቃ እሺ መልካም እድል።
እሺ እሺ እሺ